ሄሎ ጤና ይስጥልን እንደመኛችን ሳንቲም እንትን ብሎብኝ ነው። አዎ ባላንስ እንትን እና አሁን እንትኑን ላንሳውና ቴሌግራም ላይ በምን እንትን ብዬ ስልክ ቁጥር ልንገር ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ፣ እሺ፣ ደግሞ ያቺን ቁጥር በዛ እንትን ብዬ አንስቼ የዳሽ ልላከው።
ቤት ላይ አዎ፣ አንድ ሺ አራት መቶ ብር withdraw እንዳደረጉ የሚያሳየውም ማለት ነው። ስሙትና ስልኮትን ከታች ጻፉበት።
እሺ፣ እሺ፣ ስለሚያይ እሺ፣ አመሰግናለሁ።
ምናምን አመሰግናለሁ። መልካም ቀን ይሁንልዎት።
እሺ፣ ለሁላችን